ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲነኛ ባስኮት ምልክ ነው።
በደንብ አብሮ ይስጥልን።
የድራፍት ማሽን ተበላሽቶብን በየቀኑ ነው እየደወልኩኝ የምናገረው፣ ግን ምንም አይነት እ ሰው የደወለ የለም። መቶም ደግሞ ጥገና ያደረገልኝ ነበር።
እሺ አስመዝግበው ነበረ ደውለው ነው።
አዎ እየደወልኩኝ እያስመዘገብኩኝ በቃ እሺ ተመዝግቦ አልተ- ያለ ማለት በስተቀር እ እነሱ ያስተካከለው ያየውም ማንም የለም። እኛ ደግሞ ስራ ፈተን ነው ያለ አራት አምስት ነው ነው
እሺ አሁን በደወሉበት ስልክ ነው አይደል ያስመዘገቡት?
አ አ
አዎ ተመዝግቧል። ዛሬም እ ደውለው ነበር እና ድጋሚ እኔም ደውያለሁ። አዎ ትናንትናም ደውያለሁ። ከትናንት ስራ እደውላለሁ ግን ተመዝግባ ነው እንጂ ማንም መጥቶ እንትን አላለም። እኛ ደግሞ ስራ ፈተን ነው ያለ
እሺ ቅሬታዎትን አሁኑኑ መልሼ አሁንም መዝግቤዋለሁ። በተቻለው ፍጥነት እንዲደርስ እናደርጋለን። እ ነገር ግን አሁን አስራ አንድ ሰዓት ሆኗል። ምናልባት ዛሬ ላይ መጡ ይችላሉ።
እሺ እንግዲህ ዛሬ ካልቻሉም ቢያንስ ነገ መጥተው እንዳይሉ።
መስመር ላይ ያሉ ደንበኛችን አህ አህ ሰማኝ።
እሺ እኛ ቅሬታውን ሁለቴ ሶስቴ ተመዝግቧል።
አህ በተቻለው ፍጥነት ይመጣሉ።
እሺ እሺ።
ሌላ የምረዳውት ነገር ይኖራል?
ሌላ ምንም ነገር የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት ከሚሰሙ ሰዎች እስከምዶልኝ መልካም ቀን።
እሺ